ጤና ይስጥልኝ።
አብሮ ይስጥልኝ።
ከጆ ኢትዮጵያ ነው የምደውልልዎት።
እሺ ቤት ነው።
ፋና ሬስቶራንት ኖት?
አዎ
አዲስ የቪዛ የመላ ቁጥር text ልከን ነበር። ገብቶሎታል?
አላየሁትም። እኔ እንጃ አላየሁትም።
እሺ ምናልባት ካልገባሎት የያዙት ልንገሩት። አሁን
እሺ ንገሪኝ።
እሺ ሀምሳ
እሺ ሀምሳ ስልሳ አምስት
እሺ ዜሮ ሁለት
እሺ
ዜሮ ሰባት
እሺ ይሄ አዲስ የቪዛ የመለያ ቁጥሮት ነው። የያዙት ደንበኛችን።
እሺ እሺ እሺ መልካም ቀን።